Hello ሩቅ ነው የሚሆነው የሱ
መሰረት
መሲ ሰላም ነው ከክፍል አንድ order ይዤ ነበረ ከኔ በፊት ወጣ order ነበርና ምግብ ውስጥ አየር አይቀርም ሰዓት ይዤልኛለች ልጁ ጋር እየደወሉ ነው
ሰዓት መያዝ አይደለም እኔ ምግቡን እንዲያቀብልክ ነው የማደርገው እንጂ ሰዓት መያዝ አልችልም። የልጁን ስልክ ሞተረኛ ነው አይ የልጁ ምግብ ቤት ነው እየደወሉለት ያለው እኔ አይደለሁም
ምግብ ቤት ናቸው እየደወሉለት ያሉት። ስምህ ማን አንተ?
አቡበከር አቡበከር order number ኡን ትነግረኛለህ? የተቀያየረብን የኔ ቆይ እሺ ልሽ የኔ ዘጠና አራት አርባ ዘጠኝ ነው ዘጠና አራት አርባ ዘጠኝ አራተኛ የኔ የእሱ ደግሞ ሰላሳ አምስት ዘጠና ሁለት መሰለኝ የፈረመው ላይ ሰላሳ አምስት ዘጠና ሁለት ይላል ሰላሳ አምስት አቡበከር ሰላሳ አምስት